ሄሎ
ሄሎ ወይ ሰላም ነው።
ሰላም
እቺ መኪና ፈልጌ ኢኮ የምትባለዋል። ኢኮ ሱዙኪ
ሱዙኪ እኮ
እ ቫኗ ቁጥር ማለት ነው።
ልጦትና ደውለው ይጠይቁ። ዜሮ ዘጠኝ ቁጥር እሺ ዜሮ ዘጠኝ
አንዴ አንዴ ጠብቅ እንዳውጣለሁ ቁጥር እሺ ቁልፍ ምን አይነት ምን አይነት ይፋታ ይኸው እቺ ያለች እቺ መቶ አስር እቺ መቶ ሰላሳ
ዜሮ ዘጠኝ ሰላሳ ስድስት
ሰላሳ ስድስት
ሰባ ዘጠኝ እሺ
አርባ ሰላሳ
አርባ ሰላሳ አዎ የባለቤቱ ስልክ ነው ወይስ የደላላ ስልክ ማን ባባ የሴልሶቻችን ነው። ደውሎ ያናግሯቸው።
ነው? እሺ